ሄሎ ሰላም ነኝ።
አለ እንዴት ነሽ?
እንዴት አለን ቅድም እኮ ነ-
order የአብሮ ስ- ጠፍቶብኝ አ? ጠፍቶብሽ ነው ነበር ጠፍቶብኝ ማርያምን እኮ እኔ እኮ ግራ ገባ።
ፊቴ ቻርጅ ጃክሮስ ጋር ዘጋብኝ።
አዎ ጃክሮስ ነው የሚለው ግን ሰውዬው ያለው ሜታ ጋር ነበር። እና እውነት ግራ ገብቶኝ አዎ ከዛ እንደገባሁ በኋላማ መጨረሻ ላይ እዛው ሰውዬው ጋር ቆሜ አስጨምሬ እንደገና የሰጠሁት
PC ዛ- ቻርጅ ዘጋና order ነበር ብዙ የተቀበልኩት ወይ።
ነበር ጠፋብኝ።
አዎ እሺ በዛ ነው ይቅርታ።
እኮ ዝም አትይኝም ብዬ ነበር አዎ በፍጹም እሺ ወዴ ሰላሳ ሶስት ዜሮ ሶስት እስቲ ያዝ ሰላሳ- ሰላሳ ሶስት ዜሮ ሶስት ዜሮ ሶስት በቃ check አዎ።
አደርጋለሁ።
እሺ ወዴ እሺ መክፈል እኔ አውቄያለሁ የገርም እንደጠፋ